hello hello
ይሰማኛል።
ሰላሳ ሁለት አርባ አምስት
ሰላሳ ሁለት አርባ አምስት ምን ሆነብህ?
ይወጣል ተብዬ ነበር ግን አልወጣም እስካሁን።
ስም ማን ነው?
አይ አያቱ ለማን አሳወቅ?
መሰረት መሰለችኝ እርግጠኛ አይደለሁም።
እኔ ስድስት ሰዓት ማለት መሰረት ነኝ አያቱ።
ለአንቺ አይደለም ያሳወቁት አዎ ግን ስትናገሩ እኮ አንሰማም። ይኸው ስልካችሁ ከቆየ በኋላ ነው የምሰማው። ግን ለሆነ ሰው አሳውቄያለሁ።
እሺ ቆይ ልጠይቅ።
ሁለት ወርደር የልደታ ምናምን ወርደር ይዤ እንደውም ጠይቀኝ ነበር።
እሺ ጠብቀኝ። አያቱ ይወጣልሃል። እሺ ትንሽ ታገስ። እሺ